ሄሎ ሄሎ ጤና ይስጥልን ህሊና
አቤት
ህሊና
ህሊና እ
ህሊና አይደለሁም።
እም፣ እሺ ስልክሽን ዊ ፕላስ ላይ ነበር ያገኘሁት
ማን ደውሎት ነው? ማን ህሊና ማለት እም፣ ህሊና ደበበ
ህሊና ደበበ እም፣ እንጃ። እንዴት እኔ Okay፣ ስልክ እንደውም አዲስ አይደለሁም።
እሺ ከዊ ፕላስ ቴክኖሎጂ ነበር ዊ ፕላስ solution ነበር የምንደውለው ዊ ፕላስ እ?
solution ሳታውቂም
ውይ አላውቅም።
እሺ እሺ እሱን እሺ መልካም ቀን
አሜን ላችሁ